ጤና ይስጥልኝ ማን ይባላል?
ሰላም እማ እግዚአብሔር ይመስገን።
ያሪስ አላችሁ እንዴ? ያሪስ or compact ኮሮላ በባንክ የሚመቻች
ያሪስ compact እና ኮሮላም አለን፣
ቢዝነስ
ቪትስም አለን።
በባንክ የሚመቻቹ ናቸው ሁሉ።
አዎ ሁሉም በባንክ ይመቻቻል።
የኔ አቅም እስከ ሰባት መቶ ባለው ነው እጄ ላይ ያለው። በዚህ አቅም ይኖራቸዋል ማየት እችላለሁ መጥቼ።
ከዛ አቅም ሳይሆን እስከ አንድ ሚሊዮን cash ከፍለው።
እስከ አንድ ነው ያላቸው።
አዎ እስከ አንድ ሚሊዮን cash ከፍለው
እሺ፣ ሌላ ምን መኪና ሰባ አላችሁ?
ሰባት በዚህ መቶ ሺህ ከፍለው ግን እንትን መውሰድ ይችላሉ። ሊፋን አምስት ሀያ፣ ሪ- ሪኖ ካንጎ፣ ዞታይ እነዚህ መውሰድ ይችላሉ። ለራይድ የሚያገለግለው ሰላሳው የለም
ሊፋን እዛ አም- አም- የለም እሱ አምስት ሰላሳው አምስት ሰላሳ የለንም። አምስት ሀያው ነው ያለን
እነሱማ ረባሾች ናቸው ደግሞ እንጂ
አዎ፣ እና ወይም ደግሞ ዞታዮች አሉን።
ዞታዬ ዋጋው ስንት ነው አጠቃላይ አንድ አጠቃላይ አንድ ነጥብ አንድ በባንክ ከሆነ ሞዴላቸውስ?
ሁለት ሺህ አስር
እም፣
ሁለት ሺህ አስር እሺ።
ሞዴል እሺ እሽማ እሺ እሺ